Hello Birsaቤል
ሄሎ ቤርሳ ስልሳ ስልሳ
ስንት አልከኝ?
ስልሳ ስልሳ
ስልሳ ስልሳ ምን ሆነብህ?
ፊን መገናኛ ፊሲክስ ነው የሚሄደው
መገናኛ ምን?
ፊሲክስ
ከየት መገናኛ ተነስ- ማለት ከሀበሻ ተነስቶ እንትን ጋር ማለት ነው በ እ የቦሌ ክፍለ ከተማ ጀርባ
እህ። እሺ ስቆጥሮልህ ነው።
ሃምሳ አምስት
እ?
ሃምሳ አምስት
አንዴ ቆይ ጠብቀኝ። ሁለት ሰባት ኪሎ ሜትር ነው። እሺ ሀምሳ አምስት ብር ነው። ከዝናቡ ጋር ልክ ነው።
በል ቤት አስቦት ነው በእናትህ ኧረ በጣም ነው በእናትህ
አይደለም የሚነሳው አማኑኤል ከሀበሻ
እኮ ልክ ነው። ሀምሳ አምስት ብር ነው።
እሺ